Hello ሰላም
ሰላም ምን እንርዳዎት?
ከትላንት ወዲያ ወደ ቻፓ ብር አስተላልፌ ቆረጠብኝ እና አልገባልኝም። እዛ
እሺ ስልክ ቁጥር ልስጦትና በዛ ቁጥር ቴሌግራም ነው የላኩልን
እ እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት ምንድን ነው የምለው እዛ ላይ ቴሌግራም ላይ transaction message ኡን ይላ- ይላኩልን። እሺ ቆይ መጣ